hello hello፣ እንዴት ነህ?
ሰላም ጤና ይስጥልን ቤስት ቤት ሰላም ነው።
አለን ምን ልርዳ
የሆነ ብር አምስት መቶ ብር ገድቼ እሺ አንድ ሺ አምስት መቶ ብር ገድቼ አንድ ሺውን በ account ገልበጥ አገኘ አትልም?
እ ምን አሉኝ አንድ ሺ አምስት መቶ ብር ገድቼ እሺ
ቤስት ቤስት game ገድቼ አንድ ሺ አምስት መቶ እሺ ከዛ አንድ ሺ ብር በ account ገልብጬ አገ- account ውስጥ ነው
እ ምን ምን ጨዋታ win አድርገ ነው
የሆነ game አለ የሆነ game አለ የሆነ virtual ነው አዎ፣ በልቼ
እሺ ሺህ- ሺህ ብር አገኘ። ከዛ አምስት መቶ ብር በት- በቴሌ ብር ስላክ withdraw አደረግ አዎ አይሰራም
እሺ ቤስት ቤት ቁጥር ከይ ነው እ?
ቤስት ቤት ቁጥሬ ነው አዎ አዎ ይሄ አዎ
እሺ ቆይ ቼክ ላ- ዛሬ ነው ያዘዝከው
አፈንቴ ኩሽ
ዛሬ ነው ያዘዝከው
አዎ በይሄ ነው አዎ በይሄ ነው
ዛሬ እሺ ትንሽ ጠብቅ እንዲል በቃ ቆይ ቼክ ላድርግልካ እንዴ